መሰረት ላይ መልስ አዘዝ መሰረት ላይ መልስ አዘዝ
ኧረ እስኪ ወርደን አሳዝም እያሉ ነው። እኛ ምግብ ቤት ነገር አሳዝም እያሉ ነው። ሀምሳ ሁለት ዘጠና ሁለት ምንድን ነው?
ሀምሳ ሁለት ዘጠና ሁለት ስም ማን ነው?
ገነበ
ዘነበ አልታዘዘም ነው ያሉ።
አዎ አሳዝም ምግብ ቤት ምንድን ነው?
እሺ ከየት ነው ያልከው ዘነበ?
አምረን ሲል
እሺ አ፣ ዘነበ አንዴ check ላርግና መልሼ እደውልልሃለሁ። እሺ አንዴ ጠብቀኝ፣ check ላርግና ምግብ ቤት ደውዬ እዚህ- እኔ መልሼ እደውልልሃለሁ።
እሺ ቶሎ ደውሉልኝ።
ሰው ዲናር